hello ጤና ይስጥልን ቤት
ሰላም እንዴት ናችሁ?
ሰላም
እንትን withdraw አድርጌ እሺ approve እንድታደርግልኝ ነበር።
እሺ በዚህ ቁጥር ነው አዎ እሺ አንዴ መስመር ላይ ጠብቀኝ ስንት ብር ነበረ
ሰባት
ስንት ሰባት ሺ ሰባት ሺህ እሺ ዛሬ ነው አይደል?
አዎ
እሺ አቤኒዘር
አዎ አቤኔዘር ቤቷል አዎ አስራ አንድ ሰማንያ ሰባት ሰላሳ አራት ሰላሳ አንድ አዎ
እሺ confirm አድርጌያለሁ። ትንሽ ቆይተው check ያደርጉት እሺ ይገባል።
እሺ እሺ ስለደወሉ እናመሰግናለን። መልካም ምሽት።